ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ክርስቲያን እኮ ነው።
አዎ
እም፣ እሺ፣ እ፣ መረጃ ፈልጌ ነበር።
እሺ፣ ይቻላል። ምን ላይ ነበረ ማስጠቂያችን የሰሙት?
እ፣ ሬዲዮን መቶ ሁለት ላይ እሺ፣ አፓርትመንት ቤቶች ናቸው አሁን በሽያጭ ላይ ያቀረብናቸው።
እሺ፣ ቅድመ ክፍያቸው 300 ሺህ ብር ነው።
እሺ፣ ቀሪውን በአምስት በአስር አመት ነው ከወለድ ነፃ የምትከፍሉት።
እሺ። ባለ ስንት ባለ ስንት ነው ቤታቸው?
እ እ
ባለ ስንት ባለ ስንት መኝታ ናቸው?
ባለ አንድም ባለ ሁለትም ባለ ሶስትም አለ።
እሺ፣ ባለ ሁለቱ ቅድመ ክፍያው ስንት ነው?
ባለ ሁለቱ ቅድመ 300 ሺህ ናቸው። አንድ ናቸው።
ሁሉም okay።
አዎ አዎ እና ጠቅላላው ስንት ነው? ባለ ሁለቱ ከሶስት ነጥብ ስድስት ጀምሮ አለ።
እ፣ ማለት እንትኑ አጠቃላይ ክፍያው ምን ያህል እንደሆነ ማወቅ ይችላል?
እኮ ከሶስት ነጥብ ስድስት ሙሉ ክፍያ ሶስት ነጥብ ስድስት okay።
አዎ አዎ ሶስት ነጥብ ስድስት ሙሉ አዎ ክፍያ ማለት ነው።
አዎ ሙሉ ክፍያ okay okay። ስለዚህ አሁን ቅድሚያ ክፍያውን ሶስት መቶ ሺህ ብር ተከፈልን።
አዎ ከአምስት እ፣ በኋላ ያው ከባንክ ጋር ነው የምታገናኙ ከነጻ ወለድ ይላል። አልገባኝም። እሱ አይ ከባንክ ጋር ሳይሆን ቀጥታ directly ከ company ው ጋር ነው ውል የሚያደርጉት።
okay ቅድመ ክፍያውን ከከፈላችሁ በኋላ እ፣ ቀሪውን በአስር አመት ነው ከወለድ ነጻ የምትከፍሉት።
በወለድ ነጻ የሚከፈለው በአስር አዎ አመት አዎ። እስኪ ለበለጠ መረጃ ደግሞ ወደ office ቢመጡ የሽያጭ አማካሪዎቻችን ወዴት?
detail ወደ office ቢመጡ የሽያጭ አማካሪዎቻችን detail ኡ መረጃ በደንብ ያስረዱታል።
አዎ አሁን ከስራ የምንወጣው ሰዓት አሁን ለምሳሌ ዛሬ በዚህ ሰዓት ነው የወጣው። ከስራ የምንወጣው ሰዓት ስለማይመች እስከ አንድ ሰዓት አለን።
እስከ አንድ ሰዓት። የት ነው ቢሯችሁ?
ቦሌ ገርጂና ልደታ አለን። የትኛው ይቀርቦታል?
ልደታ ይቀርበኛል።
ልደታ ባልቻ ሆስፒታል ጋር አለን office። ባልቻ ሆስፒታል ነው ባልቻ።
ያወቁት? አዎ አዎ አዎ ባልቻ ሆስፒታል ጋር መስቀለኛ በስተግራ በኩል ኑር አህመድ ህንጻ አለ። ከሱ ፊት ለፊት የትናንሽ መስኮቶች ያሉበት ህንጻ ነጩ ፎቅ ልደታ መርካቶ የገበያ ማዕከል የሚል አለ።
እ፣ ባልቻ ሆስፒታል ጋር ኑር አህመድ አዎ ኑር አህመድ ህንጻ ህንጻ።
አለ። ወይም ደግሞ ባልቻ ሆስፒታል ጋር ደርሰው ቢደውሉልን ወጥተው እንዲቀበሉ okay።
ታደርጋለህ ወይ?
በቃ ኑራ ማለት ባልቻ ሆስፒታል ጋር ስደርስ እደውላለሁ።
አዎ እሺ እሺ።
ነገ ስሞታም አለ።
ትኖራላችሁ?
አዎ እንኖራለን።
ተብለ ሰብለ እሺ።
ተብለ አዎ ነገ እንኖራለን።
እሺ ነገ ስም- ወደ አምስት ሰዓት ስድስት ሰዓት እንደምንም ብዬ አስፈቅጄ ለመውጣት እሞክራለሁ። ግን ከመውጣቴ በፊት እደውልልሽና በቃ ችግር የለውም።
እዛ እሺ ለኔ እንትን እላለሁ።
ስልኮት ስላለኝ ችግር ምን የለውም።
ያህል ጊዜ ይፈጃል? ምን ያህል እ- ጊዜ ይፈጃል? ለማ- እንደየ- የ- እ እንደየ site ኦቹ ይለያያል። በአንድ አመት ከግማሽ እስከ ሁለት አመት የሚጠናቀቃለ፣ በቅርብ ጊዜ የት የት የሚጠናቀቃለ ነው site ኣችሁ? ይቅርታ።
ሀይት ያለ ወደ ሰሚት አለ፣ ሀያት አለ፣ ሲኤምሲ፣ ጀሞ፣ ቱሉ ዲምቱ አለን።
ጆሞ ጆሞ ጆሞ አዎ ይቀርብ።
ጀሞም አለን። አዎ እሺ ጆሞ site ምን ያህል ሁለት አመት ነው የሚፈጀው?
አይ በአንድ አመት ከግማሽ እስከ ሁለት አመት ነው። እስኪ የእያንዳንዱ pro- እንትኖቻቸው ይሄ የ site status ኣቸው ስለሚለይ እነሱ ናቸው አ detail በደንብ የሚያስረዱት። ለዛ ነው በቃ እሺ ብድ ነገ እንትን አምስት የምንል ሰዓት ከሆነ አካባቢ እደውልልዎታለሁኝ። ችግር የለውም።
እሺ እሺ እ፣ ቀጥታ መልካም ስልክ የላችሁ?
ሰማንያን ሰማንያ ስምንት በዚህ መደወልም ይችላሉ። ስልኮት ስለሚያሳይ ሀያ ሰባት ቤት መጨረሻ ሀምሳ አራት ነው አይደል?
አዎ ሀያ ሰባት አዎ መጨረሻ።
አዎ። እኔም እደውልልዎታለሁ ስምና ስልኮትን አስተላልፍልዎታለሁ። አምስት ሰዓት ወይ እሺ ስድስት ሰዓት ባለው መሄድ ይችላሉ።
እሺ እሺ እሺ እናቴ መልካም እሺ። አሜን ለሁላችንም።
እሺ።